ሰላም ማሚ እንዴት ነሽ? ሄሎ ሄሎ፣ አቤት፣ አይሰማም?
ይሰማል። withdraw አድርጌ ነበር እሺ፣
እንድት confirm እንድታደርግ አሁን በደወልክበት ቁጥር ነው?
አዎ አዎ
መቼ ነበር ዊዝድሮ ያደረከው?
ማታ
እሺ፣ ሀምሳ ሺህ ብር እና ሀያ ሺህ ብር ነው አይደል?
አዎ
በቻፓ ነው withdraw ያደረከው?
አዎ አ፣ እሺ confirm ማድረግ ወደ እንዳለ
ወደ ንግድ ባንክ ንግድ ባንክ አዎ፣ መጨረሻው አዎ።
68 አዎ አ አቡበከር ከማል አይደል?
ከማል አዎ አ confirm ማድረግ የላለው ትንሽ ይቆያል። ቻፓ ወደ ንግድ ባንክ ስለሆነ
እሺ ትንሽ ቆይታ ሞክረው።
እሺ thank አመሰግናለሁ።
እሺ ሁለቱንም ወደ ንግድ ባንክ ነው። እስቲ አንዴ ጠብቅ፣ አዎ check ነው ወደ ንግድ ባንክ
እሺ። አዎ confirm አድርጌልሃለሁ።
እሺ አመሰግናለሁ።
እሺ